hello ስለዚህ ጤና ይስጥልን ሰላም ጤና ይስጥልኝ። አቤት ምን ልርዳችሁ?
ከ- ወደ- ከቴሌ ብር ወደ ሁሉ ስፖርት እ፣ ገንዘብ አስተላልፌ ነበር እና
እ? እ?
ከቴሌ ብር ወደ ሁሉ ስፖርት ገንዘብ አስተላልፌ ነበረ
ሁሉ ስፖርት በቃ ወደ ሁሉ ስፖርት ማለት ነው ከቴሌ ብር እሺ። transaction message አለ እ?
transaction message አሉት ከቴሌብር የተላከሉት
አዎ አዎ ግን ተንጠልጥሎ ነው የገባው የቀረው እዛ ደግሞ አልገባልኝም ሄዶ እሺ፣ የ- እሺ፣ የቴሌግራም ስልክ ቁጥር እንስጦት እና እዛ ላይ ት- transaction message ኡን ይልኩልኛል። check አድርግሎታለሁ።
እሺ እሺ እሺ ዜሮ ዘጠኝ ስልሳ
እሺ ባንዴ ድረስ ዜሮ ዘጠኝ ስልሳ
ሰባ ሁለት ምናሽ ሰባ ሁለት ሰባ ሁለት
አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት እሺ message ኡ ነው መሰለሽ ቴሌግራም ሜሴ- አዎ ቴሌግራም አለን በዚህ ስልክ ለ- አዎ፣ ትራንዛክሽን በዚህ ያለኝ ግን እ?
transaction message ኡን ነው የሚልኩልኝ ከቴሌብር የተላከሉት።
እሺ ያወረድኩት አለ እሱን ላክልሽ download ያደረኩት
አዎ receipt ኡን ነው የምንፈልገው እኛ reference code ያለባትም ማለት ነው።
እሺ አመሰግናለሁ እሺ እሺ፣ እሺ፣ መልካም ቀን።
ቀን መልካም ቀን ላችሁ እሺ